ሄሎ ሄሎ ጤና ይስጥልኝ።
ክብር ይስጥልኝ።
ከችፕችፕ ነበር የምንደውልሎት።
እሺ ካቻፕ order አድርገው ዛሬ መረከብ አልቻሉም ነበር።
ለምን?
ሄሎ አቤት አቤት፣ ይሰማኛል እማዬ።
ዛሬ መረከብ አልቻሉም ነበረ።
ኧረ ችል ነበረ፣ አልተደወለሎትም?
አልተደወለልኝም።
Okay እሺ። ስለዚህ ነገ የት እንላክሎት location?
ን- ነገ አዲስ ሰፈር ገብርኤል ጋር ወደ ውስጥ ገባ ብሎ ሳሪስ አዲስ ሰፈር።
አዎ፣ እሺ ነገ እንልክሎታለን። መልካም ምሽት።
አመኛውላችሁ እማዬ።
እሺ።
እሺ።